ገዛትን ይሰጣቸዋለን።
Hello Hello Hello፣ አቤት። እሺ፣ የአገልግሎቱ ክፍያ ሁለት ሺህ ብር ነው። እሺ፣ ምን አልከኝ?
የአገልግሎት ክፍያ ሁለት ሺህ ሶስት መቶ ብር።
እኮ እየጠበቅን እኮ ነው። እኛ ደግሞ በጣም ቸኮልን ነፍሴ።
እሺ፣ በቃ ይኸው እየመጣን ነው።
እሺ፣ የ- በምን ያህል ደቂቃ ትደርሳለህ?
ቶሎ እንደርሳለን እኛ፣ ችግር የለውም። መንገድ ክፍት ስለሆነ እሺ እ ሌላ ይሄ ስልኬ እንትን ይወጣል አይደል አይደል አንተ ላይ እስኪ ሌላ ስልክ ስጠኝ፣ ሌላ ካለ
ይሄኛው ይሄ እሺ ዜሮ ዘጠኝ ስልሳ እሺ እ ዜሮ አምስት
ዜሮ ዘጠኝ ስልሳ
ዜሮ አምስት እሺ አስራ አንድ እሺ ሀምሳ አንድ
ሀምሳ አንድ ዜሮ ዘጠኝ ስልሳ ዜሮ አምስት መቶ አንድ ሀምሳ አንድ
እ አ ዜሮ ዜሮ ዘጠኝ ስልሳ
ዜሮ አምስት አስራ አንድ ሀምሳ እሺ አንድ እሺ እሺ እሺ እንመጣለን። እሺ እሺ በእንትን ላይ ያመጣላቸው
እሺ አባ መጣን። አስር ደቂቃ እሺ